hello hello አይሰማም
hello ጤና ይስጥልህ ሰላም ጤና ይስጥልኝ። ምን ነበር ምን እርዶት?
እ እንትን ወደ ኩዌት flight ነገ ነበረኝ እና
ወዴት? ይቅርታ ወደ ኩዌት
ወደ ኩዌት። እሺ አዎ እና የ- የ- እንትን ሻንጣ ስንት ኪሎ ነው የሚይዘው የሚለውን ነገር እንድታጣራልኝ ነበር። ስንት ኪሎ ነው?
እሺ ችግር የለም። አይ እሺ አይልዎታል። አንድ ደቂቃ ጠብቅ። እያየሁልዎት
hello
hello፣ ይቅርታ። እሺ እያየሁልዎት ነው።
እሺ ችግር የለም እያ- hello እያየሁ እየሰማሁ ነው። እሺ እሺ፣
እሺ እያየሁልዎት ነው።
እሺ
እሺ በምን እ፣ airlines ነው የሚሄዱት?
ኢትዮጵያ airlines hello
hello በኢትዮጵያ airlines። እሺ እያየሁ ነው። hello እሺ ይኸውልሽ እሺ።
በኢትዮጵያን ኤ- airlines ከሆነ የሚ- የሚሄዱት ሀያ ሶስት ሀያ ሶስት ኪሎ ግራም ሁለት ሁለት piece አርባ።
ማለት ነው እሺ አርባ ስድስት ኪሎ በአንድ ላይ አርባ ስድስት እና ደግሞ ለ carry ውን ደግሞ ሰባት ኪሎ ግራም አንድ piece።
አመሰግናለሁ።
እሺ ደውሉልን። እናመሰግናለን። መልካም ቀን። ሌላ የምንደርሰው ነገር ካለ ደውሉልን።
እሺ እሺ፣ አመሰግናለሁ።
እሺ